ኢየሱስ ባንተ ፍቅር ተማምኜ ልኑር ተማምኜ ልኑር ተማምኜ ልኑር ኢየሱስ ባንተ ፍቅር በታያውቅ ሁሌ የምትወድ ከሁሉ በላይ ከወዳጅ ዘመድ እንከን የሌለው ለዘለ ዓለም የትም ቢሆን መቼ እንደ አንተ የለም ምሕረት አያውቅ ሁሌ የምትወድ ከሁሉ በላይ ከወዳጅ ዘመድ እንከን የሌለው ለዘለ ዓለም የትም ቢሆን መቼ እንደ አንተ የለም አንተ ብቻ አንተ ብቻ አንተ ብቻ ወዳጅ ነህ ለኔ የልቤ ሰላም የውስጤ ቃታ ኢየሱስ ብቻ የነፍሴ ጌታ ሁሌም ዘወትር የማትለወጥ ዘላለም ዓለም የማትሰለች ኢየሱስ ነው የኔ ወዳጅ ማለት ኢየሱስ ነው የኔ ወዳጅ ማለት ኢየሱስ ነው የኔ ወዳጅ ማለት ኢየሱስ ነው የኔ ወዳጅ ማለት ብቻ የለህም የሚደርስብህ ፍቅርህ ያኖራል በእውነት ልዩ ነህ ልዩ ነህ አንተ ትለያለህ አንተማ የፍቅር አምላክ ነህ ሀሳብህ መንገድህ አላማህ ቅን ነው የፍቅር ነው ተማምኜ ልኑር ተማምኜ ልኑር ተማምኜ ልኑር ኢየሱስ ባንተ ፍቅር ተማምኜ ልኑር ተማምኜ ልኑር ተማምኜ ልኑር ኢየሱስ ባንተ ፍቅር ምሕረት አያውቅ ሁሌ የምትወድ ከሁሉ በላይ ከወዳጅ ዘመድ እንከን የሌለው ለዘለ ዓለም የትም ቢሆን መቼ እንደ አንተ የለም ምሕረት አያውቅ ሁሌ የምትወድ ከሁሉ በላይ ከወዳጅ ዘመድ እንከን የሌለው ለዘለ ዓለም የትም ቢሆን መቼ እንደ አንተ የለም